ቤርሳቤ ነኝ።
ሄሎ አንተን ሀሴት አወጣልሃለሁ ብላኝ ነበረ። ብር ይዞብኛል ይውጣ ቢያት አስራ ዘጠኝ ዘጠና ዘጠኝ ማነው ስምህ?
በአምላኩ እስካሁን አልወጣም።
በአምላኩ ይወጣልሃል። እሺ
እሺ ብር ይዞብኛል ነገር ሀያ ሰላሳ አምስት እና ሀያ ሰላሳ አምስት ፊን ነው ፊኒ ሀያ ሰላሳ አምስት
ማን ነው? የማን ነው?
ልጅ አለም ልጅ አለም
አይልሃል። እሺ
እንቅልፍ